hello ሰላም ቢሆን ችፕችፕ ነበር የምደውሉት። ጥቅል ጎመን ዛሬ የሚመጣ ነበር ወት አይደለ? ጥቅል ጎመን order አድርገው ነበር። እሺ ዛሬ driver ኦቹን አላገኟቸውም?
ሌላ እቃ ነው ይዘኝ እ ሌላ እቃ ነው ይዘኝ ሲል እሱን አላመጣም።
ያው ጥቅል ጎመኑ አልመጣም። ነገ የት ይምጣልዎት?
ተመሳሳይ ቦታ ቦታ ተመሳሳይ ነው።
የት ነበረ?
ካራቆ
okay። እሺ ነገ driver ሲደውል ያንሱላቸው። መልካም ምሽት።